ተነስተልኝ ምርጥ ቤት
ሲስተር የሆነ ወቅት ቤስት ቤት ማለት ነው እሺ
ሁለት ሺህ ያስቸግረን እህ ሁለት ሺህ እሺ አይገባም እኮ መቼ ነበረ አሁን አምስት እህ?
ደቂቃ ድረስ አምስት ደቂቃ ድረስ እሺ ቤት ቤት ስል ቁጥር እንትና ዲፖዚት ነው ዊድሮ ነው
ዶስ ይሰርግልሽ ዲፖዚት ነው አዎ መጀመሪያ ውድድሮ ፈል ዲፖዚት እ
ውድድሮ ፈልገ ነበር ከፈልግ ድቦ ውድድሮ ያርገው ችግር የለም እ አይደለም አ እ አንተ እንዴት ነው ያደረግከው ነው አ?
ወደ ቤት ቤት ነው ያልከው ከቤት ቤት ወጪ ነው ያደረግከው አ
እ ወደ ቴሌ ብር አርግልሽ ወደ ቴሌብር ነው የላከው ወይስ ወደ ቤት አ- ቤት ነው የላከው ወደ ቤት ቤት አርግልሽ ችግር የለም
እ ወደ ቤት ቤት ቤት ቤት።
ቁጥር የደወልክበት ነው አ የደወልክበት ነው ስንት ብር ነው ሁለት ሺህ ብር
እስኪ ጠብቀኝ እሺ sister እንደዛ። hello sister ለ SantimPay አሳውቅልሃለሁ እሺ process ላይ ስላለ አ አሳውቅልሃለሁ ቶሎ ነው አስገቡልህ እሺ sister እሺ እሺ መልካም ቀን እሺ